ይስጥልኝ ቤት ቤት
system ለማስጀመር ነበረ
ምን አልከኝ?
system ለማስጀመር ነበረ የት ነው?
ጥሩ አዲስ agent ነህ?
አዎ ማን ልበል አንተን ይቅርታ
ቢኒያም
ቴሌግራም ላይ እያወራህን ነበር ልበል?
አዎ አዎ ቢኒያም አሰፋ አዎ እሺ ቢኒያም supervisor ኦቹ ይምጡና እ አሳውቅልሃለሁ እሺ ስለሌሉ ነው እነሱ okay እነሱ ናቸው system ያስጀምሩልህ እሺ እሺ እና ምን ያልክ
እና ምን ምን ሰዓት ልደውል ምን ሰዓት ልደውል አትደውልልኝ ቴሌግራም ላይ ነው ያሳውቅሃለሁ ሲመጡ ስለምነግራቸው እዛው ላይ contact ያደርጉሃል አይ እሺ እሺ ቢኒ መልካም ቀን አይ